ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወድሃለሁ። ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወድሃለሁ። በጠላቴ ደንደሱ ላይ ቆመ ሚመካበት ጉልበቱን ሰባብረ አወጣኸኝ እጆቼን ይዘህ ሁላንተ ነው ምን ልክፈልህ አወጣኸኝ እጆቼን ይዘህ ሁላንተ ነው ምን ልክፈልህ ውለታህን እንዴት ረሳለሁ ስጦታህን እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ገና ወድሃለሁ ለዘላለም ልቤን ይደንቀኛል ጉልበተኛው ፍቅር ያስነባኛል መውደድህን ገለጥከው በስራ እኔም ቆምኩኝ ክብርህን ላወራ መውደድህን ገለጥከው በስራ እኔም ቆምኩኝ ክብርህን ላወራ ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወድሃለሁ። ማረፊያዬ የሕይወት ውኃዬ ሙላቴ ነህ ጥጋብ እርካታዬ ለመለምኩኝ ወንዝ ዳር ተክለኸኝ አይበርደኝም ስምክን አልብሰኸኝ ለመለምኩኝ ወንዝ ዳር ተክለኸኝ አይበርደኝም ስምክን አልብሰኸኝ ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወድሃለሁ። ከትቢያ ላይ ካፈር ላይ አንስተ ከሸለቆ ከጥልቁ ጎትተ በስም ዝማሬ እኔ ያልሻም ላንተ ይሁን ክብሬ ከፍ አረከኝ በስም ዝማሬ እኔ ያልሻም ላንተ ይሁን ክብሬ ውለታህን እንዴት ረሳለሁ ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወድሃለሁ። የኔ ጌታ ገና ዘምራለሁ።